hello ጭብጭብ ሰላም ነሽ? እንዴት ዋልሽ? ትላንትና አዘን ብለና ቁርስ ግን ዛሬ አላመጣልንም።
እሺ ስንጠይቀው አላመጣውም ማለት ነው። አንዱ ብቻ ነው የመጣው። ያዘዝነው ሀያ ሰባት ነው ሰባ ብቻ ነው የመጣው።
አ፣ okay ሀያ ኪሎ ይጎላል።
ይጎላ ያክለው። ስለዚህ ሰባቱንም አልበልነውም።
በዚህ ምክንያቱም ነው ያደረጉት።
እ፣ አይደለም በአንቺ አዲስ በሚል
እሺ ስልኳን ይንገሩኝ።
እሺ ቆይ ልሂድ።
እሺ
ዜሮ ዘጠኝ ሰባ አምስት
ሳምንት ሰማንያ ሀምሳ አራት ሀምሳ
ሀምሳ አራት አራት
ስልሳ ሰባቱን ኪሎ መልሳችሁታል።
ሰባቱንም ምክንያቱም ኮዱን አለና እኛ የከፈረን ሀያው እንደወሰድን ነው የሚቆጠረው። ሰባቱም ተመልሷል።
ስለዚህ ለነገ ላስተላልፍላችሁ ሙሉ ይቅርታ በጣም በቃ እሺ ለነገር
ነገ እንልካለን። ይቅርታ በጣም የት ነበር ልክሹ?
church እሺ እሺ፣ ነገ እንልካለን። እሺ እሺ መልካም